ሁሉ ስፖርት በኮም ልርዳዎት?
ሄሎ ሁሉ ስፖርት ነው የምንርዳዎት?
ባለፈው ቅዳሜ ለታ የተለቀቀ ያለቀ ጨዋታ ነበረ።
እሺ ከዛ እስካሁን ድረስ አልተለቀቀም።
ትኬት ቁጥሩን ይዘውታል?
አ
እሺ አ ትኬት እንትን ነው ቁጥሩ- ኦንላይን ነው እሺ
ሰባ ሰባት ዜሮ ሁለት
ቋስ ሰባ ሰባት ዜሮ ሁለት ሰማንያ ስድስት ሰማንያ ስድስት ዘጠና አንድ ዘጠና አንድ ሰላሳ ሁለት ሰላሳ ሁለት
ኦንላይን ኦንላይን ነው።
ነው?
ቅዳ- አ ቅዳሜ ለታ ነው የ- አልቋል ጨዋታው ግን አልተለቀቀም።
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት እም፣
ሰላሳ ሰባት አርባ ሰባት
እም።
ሀያ ስምንት
እሺ ቼክ ይደረግሎታል፣ ይለቀቃል።